ሁለቱን ያስነ በሽታ ወስኔ ሰላም ነው። ከቤት ቤት ነበር ምደውልልሽ ኬት
ቤት ከጎንደር እሺ
ከሻር ኮሩ ልንገርሽ እሺ አስር ዜሮ ዜሮ
አስር ዜሮ ዜሮ አምሳ ዘጠኝ እሺ
ሰላሳ ሰባት
እሺ lost ነው እሺ ይሄ ወርቅ ትኬት lost ነው ሄላ ወየ እና ሰምተኸኛል lost ነው አባቴ ገና ቦነስ አያስገኝም እሺ
ቦነታስ አያስገኝም አዎ ሁለት lost አለው እሺ ስለደወልክና አመሰግናለን መልካም ቀን